नहीं नहीं ब्यूरो से አፕሊኬሽን ገዝተውልን ቢሮ ስልክ በዚህ ነው የምትደውለው አንጠቀምበትም እንጂ በዋይፋይ ነው የሚሰራው ዜሮ አንድ አንድ ብሏል ይወጣልህ ሲደውል አንድ አንድ አዎ አዎ ምስገር
hello
hello
አቤት አባዬ እንዴት ነህ እ ጥጋብዬ ምናምን ወይ እግዚአብሔር ይመስገን እ
እንትኑ አባዬ የ እ አሃ እ የገበሬ አይደለም አይደለኛ
የእኛ የገበሬ አይደለም
አይ ፋይል ላይ የገበሬ ይላል ብለው እኮ ነው እንዴ ላይ የገበሬ እንዴት ገበሬ እንዴት አድርገው የድሮ እ የኃይለ ሥላሴ ስለሆነ ነዋ
የኃይለ ሥላሴ ስለሆነ ነው
አዎ በድሮ ነዋ ድሮ የእኛ ድሮ እኮ ነው የድሮ የድሮ ነው የኃይለ ይሄ ሥላሴ ነው በዚህ በማህበር ተደራጅቶ የተሰራ ቤት አይደለም እ እ
በማህበር ተደራጅቶ ምናምን የሚሰሩና የኛ ይለይ ይሆናል እንጂ የገበሬ እንዴት ሆኖ ነው የገበሬ
እሺ እሺ አባዬ እሺ
እና የገበሬ የሚሆነው የአሁኑ የሚሰጣቸው